Hello. Hello. Hello.
ሄሎ አይሰማዎትም?
ወይኔ አሁን ይሰማል። ሰላም ነው ወይ? አሁን ይሰማል። አለ ቅድም ደውዬ ነበረ። ማዋክሽ ሽንኩርት እንትን ብለን ነበረ አዘን ነበረና አልመጣልንም። ሽንኩርት እሺ መቼ ነበር ያዘዙት?
ከትላንት ወዲያ ነው ያዘዙት። ከትላንት ወዲያ ስልክ ቁጥሬን ንገረኝ እስኪ።
በባንቺ አዲስ በባንቺ ነው የታዘዘው። የእሷ ድርሽ ችግር የለውም የእርስዎም እዛ group ካለ ይንገሩኝ።
እሺ ዘጠኝ አስራ አንድ እሺ ሀምሳ አንድ ሀምሳ አንድ ዘጠና ሰባት እሺ ዜሮ ሁለት ቅድም ደውዬ ነበር ነግሬው ነበር እና delivery በሚል መርጠንም ትንባል መቶ ሀምሳ ብር ቆርጦብን ነበረ ሁለቱ መቶላ ለእኔ ግን አልተመለሰልኝም ይመለሱልሻል ብለን እ፣ በዚህ ስልክ አሁን በጠዎች ማለት ነው የማን ነው ያልተመለሰልዎት?
የኔ የኔ ነው የተመለሰ አሁን ማን?
በጠዎች ስልክ መቅደስ አይ፣ የመቅደስ የመለሰው
አዎ አልተመለሰልኝም ራበሽ
Okay፣ እሱን በቴሌብር እሱን check አድርጌ ይመለስልሻል ተብዬ ነበር እ?
አዎ፣ እሱን check አድርጌ እነግርሻለሁ። እሺ አዎ፣ መቅደስ ቅድምም እንደዛ መልሼ እደውላለሁ ብለኝ አልተደወለልኝ እ? እ?
የመቅደስም ተመልሰዋል። የባንቺና የጣላ አይደለ? የሶስቱንም
እ?
ሄሎ የሶስታችሁም ተመልሶላችኋል። እንትን screenshot ለሎች ነው
አይ አልተላከም ለእኔ አልተመለሰልኝም የሁለቱ ብቻ ነው የገባው ደረሰኝ screenshot በቴሌግራም ልላክሎት።
እሺ ላኪ አርጉ ለእኔ አልደረሰኝም
እሺ አይ ያብስራ በሚል ስለሆነ ምናልባት